ጤና ይስጥልኝ ቅድስት ነኝ። አቤት
hello ቅድስት የሆነ order እንድታወጪልኝ ተቃራኒ ነው።
ለምን?
ሁለት ነው የያዝኩት ሁለት ነው የያዝኩት ለዛ ነው።
ኦርድር ነበር
ኦርደር ነበሩ
አ።
ሀምሳ ዘጠኝ እና ዜሮ አምስት
እ?
ሀምሳ ዘጠኝ ዜሮ አምስቱን አውጭልኝ ሀምሳ ዘጠኝ ዜሮ አምስት እሺ ሌላኛውስ
ሀምሳ ዘጠኝ አስራ ዘጠኝ ነው
ሀምሳ ዘጠኝ
አስራ ዘጠኝ
ጠብቀኝ መስመር ላይ
እሺ፣ ሀምሳ ዘጠኝ ዜሮ አምስቱን ነው የምታወጪልኝ
እሺ። hello ፈይሳ hello ፈይሳ
ወይ
አይወጣልህም ስራው ተብለሃል። እሺ
ሁለት እኮ
አ ሁለቱን አይወጣልህም ተብለሃል።
እሺ፣ ሌላ ሰው ላይ ታደርጊልኝ ትችያለሽ። አጠገቤ አለ driver።
አይ አይቻልም፣ ወደ ሰው ማድረግ አይቻልም።
አይ ሁለት እኮ ነው ተቃራኒ ነው። ፒዛ bag ም የለኝ ፒዛ ነው ደግሞ እ ሄሎ ፒዛ ነው
አዎ አዎ ፒዛ ነው። እኔ ፒዛ ባግም የለኝ ሄሎ
ሄሎ ፈይሳ ወጥቶላል። በቃ እሺ፣ ከጣዕም አያት ወደ አያት አደባባይ የሚሄደው እሺ ኦኬ